ቲቪ የወጣሽ አረ ሰላም ነው።
ቤተሰቤት
ሄሎ ጤና ይስጥልን። ቤተሰቤት ሰላም ነው አሉኝ። ሰላም ነው።
አለን አለን። እሺ ምን ነበር አባ?
በዚህ አካውንት ሬቲንግ ተበልቶ ነበረ እሺ
አስራ አስራ አምስት ሺህ ዘጠኝ መቶ ብር ነበረ የተበላ አስር ሺህ ወደ አካውንት ዲፖዝት ተደርጓል። አምስት ሺህ ብር አሁን አምስት ሺህ ዘጠኝ መቶ ብር ከአካውንት ላይ ያጣው ከቴሌ
ዲፖዚት አድርገ ነው ነው ዊዝድሮ ነው። ሄሎ ሄሎ ሄሎ አቤት ጠፋ። እሺ ዲፖዚት ነው ዊዝድሮ ነው?
ዊሽ ድሮ ዊሽ ድሮ ነው መሰለኝ ጠፋ ማለት ነው። ዊሽ ድሮ ላይ ነበረ በእንትን ቴሌ ቴሌ ብር ነው ከዊሽ ድሮ ነው።
እስቲ ቤት ቤት ቁጥርን ንገረኝ። መች ነው? ዛሬ ነው?
በስት ቤቱን ቁጥር ቁጥሩ ነው ፓስፖርቱ ነው ስልክ ቁጥር።
ስልክ ቁጥር ዘሰች እሺ አስራ በዚህ ስልክ ነው በራሱ ስልክ እኮ ንገረኝ።
አ- አስራ አራት እሺ ሀምሳ ስድስት
እሺ ሀምሳ ስድስት አስራ ሶስት ዘጠና አንድ አስራ ሶስት ዘጠና አንድ አ
መች ነው? ዛሬ ነው የጠፋበት withdraw ያደረከው?
ማታ ማታ ነው የጠፋችው።
ትናንትና ታው ት- ብሩ የተበላ ከትላንት ወዲያ ነው።
እም።
ከትላንት ወዲያ ትላንትና አስር ሺህ ወደ አካውንት ዊዝድሮ ዊዝድሮ ሆኗል።
ያደረከው መች ነው? ነው ትናንትና ነው።
ትላንትና ነው አስር ሺውን እ ገባ አስር ሺህ ብር አስር ሺህ ብር ነው withdraw የተደረገ።
አስር ሺህ ብር እኮ ትናንትና withdraw አድርጋ ገብቶልሃል እኮ እሺ አምስት ሺህ ዘጠኝ መቶ ብር እንዴት አስራ አምስት ሺህ ብር ነበረ አስር ሺህ ብቻ ነው ወደ account withdraw ያደረኩ ቴ- እንትን ላይ ገባ ግን አምስት እንዲህ ሺህ ዘጠኝ መቶ ብር ደግሞ
እ
በአራት ነው አይደለ?
አ በአራት ነው ልክ ነው።
አምስት ሺህ ዘጠኝ መቶ ብር failed failed ስንት ጊዜ መሰለህ? አንድ ሁለት ሶስት አራት አምስት ስድስት ጊዜ ሞከረ failed ብሎብህ ነበር አይደለ?
ተበላሽቶ ነው ማለት ነው።
እምቢ ብሎ failed ብሎ ነበረ። ከዛ
አም- አምስት አምስት ሺህ ዘጠኝ መቶ የተባዠ ነው ማለት ነው።
መጀመሪያ failed ብሎብሃል ሞክረኸው።
አ- ከዛ አ- በ SantimPay በ SantimPay ደግሞ እ
ዊዝዶ አድርገኸዋል አምስት ሺህ ዘጠኝ መቶ ብር እሺ በ- ወደ- በ- ወደ ቴሌ ብር ዜሮ ዘጠኝ አስራ ስድስት እ ዘጠና ስምንት ዜሮ ዘጠኝ አርባ ወደዚህ ስልክ ገ- withdraw አድርገህ የሚደወለው የሚደወለው ወደዚህ ቴሌብር ቁጥር ዊዝድሮ አድርገኸዋል ዜሮ ዘጠኝ እ አስራ ስድስት እ ዘጠና ስምንት እ ዜሮ ዘጠኝ አርባ
ዜሮ ዜሮ ዘጠኝ አስራ ስድስት
ዘጠና ስምንት ዜሮ ስምንት አብት ይበለ ዜሮ ዘጠኝ ዜሮ ዘጠኝ አርባ አርባ ወደዛ ነው ያለችው።
ወደዚህ አልፋለሁ ወደዚህ ቴሌብር ቁጥር እ ሺህ ዘጠኝ መቶ ብር አልፏል እሺ እሺ ሌላ
በቃ ወደዚህ ገብቷል አምስት ሺህ ዘጠኝ መቶ ብር ሌላ ምን አለ እሺ በቃ thank you በጣም ነው የሚያመሰግነው።
ችግር የለውም ችግር የለውም